ጥልንጤ ስትሪት እንዴት ነው ልርዳው?
ማታ ብር transfer አድርጌ ነበር እና አልገባልኝም።
እሺ፣ አሁን የደወልክበት ነው የቤት ቤት ቁጥር?
አዎ።
ስንት ብር ነው?
ኧረ እንትን አላልኩም። አምስት ምናምን ብር ሌላም ብር ካለ አውጪ።
አቤት
ሌላም ብር ካለ አውጪልኝ። ሶስት ሺህ ብር እና ሁለት ሺህ ብር ምናምን አስራለሁ።
እሺ ያለውን ብር እናጠጥራለን።
confirm አድርጌልሃለሁ። እሺ ትንሽ ቆይቶ ይገባልሃል።
ስንት ብር ነበር?
ሶስት ሺህ ብር እና ሁለት ሺህ
እሺ ሌላ ብር የለው ሌላ የለም።
እና ደግሞ በእናታችሁ ኧረ application ኡን አስተካክሉት።
ምን ሆነብህ?
ኧረ ደማችንን እየመጠጠ ነው።
እ?
ደማችንን እየመጠጠ ነው።
ደማችንን እየመጠጠ እም። እንደ መጀመሪያው አይደለም።
እ፣ system ኡ ነው እንጂ እኛ አይደለንም የምናጫውተው።
ስለሰጠሽኝ አገልግሎት አመሰግናለሁ።
መልካም ቀን